ሄሎ hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ደህና።
Glocal Management Partners ነው?
ልክ ነው ታው እሺ፣ ከ Afriwork Freelance Ethiopia ነበረ የምንደውለው።
እሺ እሺ
በ administrative and finance assistant paid internship አ።
position የሚል vacancy አውጥታችሁ ነበረ።
አውጥተን ነበር አዎ አዎ hire አረጋችሁ በእኛ platform።
አዎ አደረግን አንድ ሰው አገኘን ሁለት እንደውም ሌላም አንድ አውጥተን ነበረ የ customer relation associate እሺ
ሁለቱንም እ፣ አንዳንድ ሰው አግኝተናል
okay። እሺ ሌላ የሚያስቸግሩት ነገር አለ እኛ platform ስትጠቀሙ?
እ፣ ምንም ምንም እ፣ የተለየ ምንም የሚያስቸግር ነገር የለም ጥሩ ነው እንትኑ ያለው አንድ መሀል ላይ የሆነ ጊዜ platform shift እያደረጋችሁ ነገር bot ኡን እየቀየራችሁት ወር ምናምን የነበረ ጊዜ አ፣ ድጋሚ register ማድረግ ምናምን ይፈልግ ነበረ። ከዛ ውጭ የተለየ ምንም እ፣ ያጋጠመን ችግር የለም።
አ፣ አሪፍ ነው።
የዛኔ update እያደረግን ስለነበረ ነው እንደዚህ አይነት ነገር አዎ።
ይፈጠራል።
አዎ ከዛ ውጭ ምንም እ፣ የተለየ ያጋጠመን እንኳን ምንም ነገር የለም።
okay። እሺ ሌላ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ በደስታ እሺ። thank you thank you for your service።
እሺ መልካም ቀን።
እናመሰግናለን። እሺ እሺ።